Hello ሰላም ጤና ይስጥልን አብዲ ሰላም አቤት ከ We Plus ነበር የምደውለው የእኛን application አውርደው ነበር
እ ነበር አዎ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት
እም ያው basically ለተጠቃሚነት ነው።
እሺ አዎ።
እሺ ግን፣ እርስዎ እ- ያወረዱት አሽከርካሪዎች የሚመዘገቡበትን ስለሆነ OK እርሱን ይተዉትና እሱን ያጥፉትና We Plus Solution User የምትላለች detail ስለምንሰጣቸው አገልግሎቶች ሶስት መቶ ሀምሳ game ኦች እና አሸናፊ የምታደርግ referral code ም አለች።
OK እሷን ያገኙባታል ከ App Store ወይም ከ Play Store ላይ We Plus Solution User ብለው ማውረድ ይችላሉ።
እሺ እሺ መልካም ቀን ይሁንልዎት።